ጤና ይስጥልኝ ሪስቶሬንት ረዴት ነኝ የምንረዳው?
እንትኑ ደቂቃው የኮምፒውተሩና የቲቪ ላይ ያለው ደቂቃው እንትን አለብኝ።
ሰዓቱ ልክ ነው?
ልክ ሰዓት- አ- ሰዓቱ ልክ ነው፣ ግን ደቂቃው ተለይቶ ኮምፒውተሩ ቀድሞ ይዘጋል።
የት shop ነው?
እ፣ እንትን ሆሳና ነው ያለው።
እሺ AnyDesk ቴሌግራም ላይ ላክ።
በ- በየትኛው ቁጥር?
በ support ኡ ዜሮ ዘጠኝ ዜሮ ሶስት በሚለው
ዜሮ ዘጠኝ ዜሮ ሶስት አዎ ልንገርሽ
አሁን ገኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
ዜሮ ሰባት